Hello Hello
አዎ ሰላም ነው?
እንዴት ነህ?
አሁን አለ ትራንስፖርት የት?
ወ- ወጫሌ
ወቻሌ አለ። አዎ የስንት ሰዓቱ አለ?
አሁን ስንት ሰዓት ነው? የዘጠኝ ሰዓት የዘጠኝ ተኩል
የአሁን የዘ- የስምንት ተኩል የለም?
አዎ አትደ- የለም አትደርስማ።
እመጣለሁ አሁን አሁን ሊወጣ ነው።
ስንት ደቂቃ አምስት ደቂቃ ነው ያለው። አ። ለበዛ የብር ከሙ ባህ እኮ አለ ቦታ እዛ።
ካለ እመጣለሁ።
ለበዛ የብር ከሙ በናይ ሀይ हाँ मैं उसको खुले आवाज़ से बता बता संसार में हाँ वो भी सूट करने है
ያ मुंह बनाए है लेकिन ये भाई इस राइट मुंह बनाए है लेकिन वो बनाए है ማ እሺ ከደረስክ ድረስበት ና መኪናው ግን ሊወጣ ነው ከወጣ አሁን እኔ ወጣ።
ጃ- ጃማ ጁዙ ጋር ነው ያለሁት እኔ ባጃጅ።
እኮ በአምስት ደቂቃ ውስጥ ትደርሳለህ አንተ አዎ እደርሳለሁ።
እሺ ከደረስክበት ና ምንም አንድ ደቂቃ አይጠብቅም